በጣም ያስጠላ። አንቺ ራሱ ድፍት ምን ይቀሆንሽ? ሄሎ፣ ጤና ይስጥልን። ሄሎ፣ ሄሎ፣ አይሰማም። hello፣ አቤት። ድሮ ትንሽ ርቋል። ደውለው ነበረ። missed call አግኝተን የደወልነው። በስህተት ነው። hello፣ እሺ። Line Addis Consultancy ነው። ደውለው ነበር። hello
hello፣ ማን ልበል
Line Addis Consultancy ነው እና missed call አግኝተን ነው የደወልነው።
hello፣
በቃ በስህተት ሊሆን ይችላል። መልካም ቀን።
ሰላም ነሽ አንቺ?